ሄሎ ሄሎ
አቤት ሰላም እንደምን አለሽ?
አለሁ አለ ልበል እንደና ከወዳ vehicle manufacturing ነበር የደወልኩልሽ።
ከየት ወዳ ቬሂክል ማኑፋክቸሪንግ እሺ
እ፣ ድርጅታችን በ junior accountant open position ስላለ ሰኞ ጠዋት አራት ሰዓት ላይ መጥተሽ የጽሁፍ ፈተና እንድትወስጂ ለመንገር ነው የደወልኩት።
እሺ አይ ይቅርታ ሌላ ስራ ስላገኘሁኝ አሁን ይሄን አልቀበልም Okay፣ እሺ፣ መልካም እሺ አመሰግናለሁ እሺ፣ ቻው።